hello
ሄሎ ሰላም ጤና ይስጥልን። ሄሎ
አይሰማም?
ይሰማል ማለት ደህና ናችሁ? ይቅርታ ችግር የለው። ምን አረፍ
እንትን እ፣ YouTube ምዝገባ አልቋል ወይስ አለ?
አላለቀም አላለቀም። መመዝገብሽ እሺ ስንት ብር ነው ክፍያው?
እሺ።
ክፍያው ለወቅ አ?
ሙሉ እ፣ ክፍያችን አድራሻሽን ንገሪኝና ሙሉ ስም ያለውን መረጃ እኔ እነግርሻለሁ። data እየመዘገብኩ ስለሆነ ነው። ስም አለበት
በቃ አይ መጀመሪያ ክፍያው እንድትነግሪኝ ብዬ ነው። ከአቅሜ በላይ ከሆነ አልመዘገብ።
አስራ አምስት ሺህ ነው ክፍያው።
okay በቃ ከቤት ተማክሬ እደውላለሁ።
እሺ